የኔክንዋሽን ሰኔክና ማከት
አብሮ ይስጥልን።
አቤት ምን ልርዳዎት?
አንድ በሚስር ቀላሱ
አቤት
ሄሎ
አቤት ሄሎ ሄሎ ሰላም አለይኩም ብስሚላሂ በቅዱስም በመንፈሱም ላይ ተጣበቀ ሄሎ